ሄሎ ሄሎ
ሄሎ ሰላም ነው?
አለ እግዚአብሔር ይመስገን።
hiሪት ስልክ ነው።
የማን
ከቤስት ቤት ነበር ምደውለው።
እሺ
የሂሪት ስልክ ነው።
አይደለም አማኑኤል ነኝ።
አማኑኤል ማን?
አስራት
ቤስት ቤት ኤጀንት ነህ?
አዎ
እም፣ እሺ አማኑኤል ስልክ ልስጥህና save አድርገውና
እህ፣ አንክሌም እንላክልህ።
okay ለካ እንትኑ አይሰራማ።
አዎ እም፣ ሌላ አዲስ ስለከፈትን እሺ፣ ከ- ከዚህ በኋላም በሱ ታናገረናለህ
okay ያ ቀረ በቃ እ በፊቱ ቀረ አይደል? የሰፖርት ምን አልከኝ?
የበፊቱ የሰፖርት ስልት ቀረ አ አይደል?
አ
okay።
ዜሮ ዘጠኝ
እሺ ዜሮ እንትን ዘጠና አምስት ሰላሳ አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ ሰባ ሰላሳ አንድ ዘጠና አዎ።
አምስት አዎ ሰላሳ አንድ ሰባ ሰላሳ አንድ
እሺ